હા હેલો એટલે તે તને સ્ત્રી સ્વ-
બીજો અ, ከፍቅር ነው እናቴ አቶ ቋርጦ ነው እሺ
በቃ ያው እ፣ ባለፈም ስለነገርኩኝ ብዙ እንትን ማለት ስላልፈለግኩም እኔ ያለውን እንትኑ ኦክሲጅኑ በምን መልክ ነው እንዴት ነው የምናገኘው
አዎ፣ እዚህ ጋር አዎ።
እንደማየው ከሆነ ተመዝግቦሎታል እንዲመለስ ተመዝግ- ተመዝግቧል ተመዝግበዋል። አሁን ግን ካልመጣ እኔ ደግሜ መዝግቤ ያስተላልፋለሁ ለሚመለከተው አካል። አሁንም እንዳትመጣ እሺ፣ እንትኑ ቼኩስ
ምን አሉ?
ቼክ ነበረኝ ሄሎ ስልኩ ነው ምንድን ነው ሄሎ